hello hello
hello ሰላም ጤና ይስጥልን። ቴሌቪዥን
እንትን ፈልጌ ነበረ።
ምን አለ?
በዚህ ደንበኛ ነበርኩና በዚህ ያሁን በዚህ እንትን እሺ
እና እሱ ለማቋረጥ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላሉ ላይ ደውሉና እ ስድስት ቁጥር ላይ አለ ለማቋረጥ የሚል
እ ኮከብ ስንት?
ዘጠኝ ሰማንያ አምስት መሰላል።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላለች።
አዎ እሺ